ጤና ይስጥልኝ ምሽት ቤት
ሌላ ሀያ ስምንት ሺህ ብር ብዙ ዶላር ብቻ ነበር ኮንፊር አድርግልኝ።
ስልክ ቁጥር የደወልክበት ነው?
አ
እሺ ጠብቀኝ።
ሄሎ
አቤት ሄሎ
አቤት አቤት ሄሎ እየጠበቅኩሽ ነው።
እሺ እሺ load እያደረገ ስለሆነ ነው እኮ ይቅርታ። አሁን ገብቷል። እሺ እሺ መልካም ምሽት።